ነው እንጂ በቃ እሑድ ግቢ በቃ እንጂ እና ሂጂ
ወዬ ጤና ይስጥልን ይስጥልን።
ማዮፕ ክሊኒክ ነው አዎ ከአሪፍ ፔይ ነበር የምደውልዎት አሪፍ POS machine እሺ እሺ።
ደንበኛችን POS ማሽኑ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር ማይ ምንም የለም።
እሺ ደንበኝ እሺ ምንም አይነት ችግር ካጋጠመ ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን እሺ እሺ።
እሺ እናመሰግናለን መልካም ቀን ይሁንልዎት አሜን።